ሰላም ባካው ምን ደርሰው
እንትን ባለፈው ሽንኩርት አዝዤ ነበረ እና ሄሎ ሰላም ጤና ይስጥልን ሰማውታል።
ሄሎ
ሄሎ ሄሎ አቤት ይቅርታ ትንሽ ድምጽ አልቋል ሄሎ ሄሎ አቤት እሺ አሁን ይሰማል
እሺ ሽንኩርት አዝዤ ነበር እና ፌል አረገ ብለው ብር ይመልሳል ብላችሁ ነበር። በዚህ ቁጥር
እዚህ ጋር ማለት ነው